Hindi. Hello.
Sino? Sino?
Okay.
Ah, shit. Kitik ነው ብለህ ነበር።
Eh?
አሁን ደውለህ ነበር። እስኪ ቴክኖሎጂ ካሽ ሪጅስተር
ምን ምን?
ካሽ ሪጅስተር አሁን ደውለህ ነበር። እስኪ ቴክኖሎጂ
አ ይሄ እንትን ኤቲኤም ደርሶብኝ ነበረ።
እሺ፣ የአቢሲኒያ ነው
አ እ?
አዎ
እሺ፣ ሰማንያ ሶስት ዘጠና ለማዘጋት ሰባት ነበር።
ላይ እሺ፣ ሰማንያ ሶስት ዘጠና ሰባት ላይ አሳውቃቸው።
ሰማንያ ሶስት ዘጠና ሰባት አዎ፣ አዎ፣ እሺ እሺ